wrestling
ሄሎ
ስፖርት ነው የምንለባው።
ጤና ይስጥልኝ። ባለፈው ቅዳሜ ዲስፖንስ አደረገ ነበር እና አልገባልም ማለት እንትን ሁሉ ስፖርት አካውንት ላይ አልገባም።
ዲፖዚት አ በምን በቴሌ ብር ነው?
በአዎ በቴሌብሮ ነው በአርኤስፔ የሚለው አለ
እሺ ከቴሌ ብር የተላከሉትን ቴክስት ስክሪንሻት አድርገው በቴሌግራም ይላኩልን።
ቴሌግራም ባለ- ባለ- ባለፈው በሰጠሽኝ እንትን ነው በሰባ ስምንት ወ- ቤት ሰባ ስምንት ቤት አዎ እሱን የለኝም። ሰባ ስምንት ቤት የለኝም።
እሺ ልንገሩት ያዙ
እሺ ንገረኝ። እሺ ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ኦኬ። እሺ እሺ እሺ ደመኛል